ይስጥልኝ ድር ገበያ።
የለም
Hello ጤና ይስጥልኝ ድር ገበያ፣ እባክዎት ምን ልታዘዝ?
አዎ የተሰጠ ዛሬ የተጠየቀ ጥያቄ መልስ መልሼ የነበረ መልሱን ተቀብለናል፣ ግን የተሳሳተ ኮድ አስገብተዋል ይላል። አልገባኛል። ምንድን ነው የተሳሳተ?
መልሱን መልሱን ተቀብለናል ይላል።
አዎ በቃ እሱ ከገባ እ፣ አዝመራው ራሱ ይደውላል። ከአንድ እስከ ሶስት ከወጣችሁ እዛ ቲቪ ላይ ሆኖ አዝመራ ይደውልላችኋል።
መልስ እንዲቆጠር ነው።
እ፣ ትክክለኛ አ፣ ትክክለኛ ምላሽ ከሆኑ ደግሞ አ፣ ከአንድ እስከ ሶስት እንኳን ባይወጡ የሁለት መቶ ብር ቅናሽ ያገኛሉ ማለት ነው። መልሱን በትክክል ከመለሱ።
እሺ እሺ እሺ
መልካም ቀን።
እሺ